መሽግ መሽጌ አይደለም ጉድጓድ ቆፍሬ አይደለም የጦር መሳሪያ አሰባስቤ አይደለም አይደለም አይደለም ኦ አይደለም ዓለምን የማሸንፈው ሰይጣንን የምበቀለው ስጋዬን ጸጥ የማሰኘው ኢየሱስን በማመስገን ነው። ዓለምን የማሸንፈው ሰይጣንን የምበቀለው ስጋዬን ጸጥ የማሰኘው ኢየሱስን በማመስገን ነው። በነገር ሁሉ ተመስገን ስል ቀንዴ ከፍ ከፍ ከፍ ከፍ ይላል። የኔ መዋጊያ መሳሪያ እሱ ነው፣ የጠላትን ኃይል የሚያንቀጠቅጠው። ጦር ሳልማዘዝ ከማንም ጋር ሳልደክም ሳልሄድ ጠላት ሰፈር የኔ ድብቅ ጦር እየወጋቸው ሰፈር መንደሬን አስለቀቃቸው። ለካ ምስጋና ለካ አምልኮ ለካ ዝማሬ ለካ ለካ ለካ ዝማሬ ጠላትን መግጫ በትሬ ለካ አምልኮ ለካ ዝማሬ ለካ ምስጋና ለካ ለካ ለካ ምስጋና የድል ብቸኛ ጎዳና ምሽግ መሽጌ አይደለም ጉድጓድ ቆፍሬ አይደለም የጦር መሳሪያ አሰባስቤ አይደለም አይደለም አይደለም ኦ አይደለም ዓለምን የማሸንፈው ሰይጣንን የምበቀለው ስጋዬን ጸጥ የማሰኘው ኢየሱስን በማመስገን ነው። ዓለምን የማሸንፈው ሰይጣንን የምበቀለው ስጋዬን ጸጥ የማሰኘው ኢየሱስን በማመስገን ነው። እግዚአብሔርን የሚባርኩ ለድንጋጤ ከቶ ይሰጡ ቢወድቁም እንኳን ተስፋ አላቸው ያሸንፋሉ በምስጋናቸው እየዘመርኩ እያመለኩ ስንቱን ጠላት ረፈረፍኩ ዓለም አንገቷን ደፋች ደንግጣ የስጋ ምኞት ያሜ ተመታ ለካ ምስጋና ለካ አምልኮ ለካ ዝማሬ ለካ ለካ ለካ ዝማሬ ጠላትን መግጫ በትሬ ለካ አምልኮ ለካ ዝማሬ ለካ ምስጋና